ሰላም hello ይስጥልኝ።
ሰላም
ከዊፕላስ ሶሉሽን ድርጅት ነው የምደውለው።
ከምን ዊፕላስ ሶሉሽን
እሺ እ፣ የእኛን application እ፣ ጭነው ድርጅት እንዲያስመዘገቡ ነው እና በእናትህ እንዲያስተዋውቁ።
አዎ ዊፕላስ normally ሶሉሽን እ እ ዊፕላስ ሶሉሽን የሚባል application እሺ እ፣ እሱን ጭነው ከ app store ወይም ከ play store ላይ ያገኙታል። እ፣ እሱን ከጫኑ በኋላ እዛ ላይ ተመዝግበው እ፣ ድርጅቶች እንዲያስተዋውቁ ነው። አሁን ላይ okay።
ምዝገባ በነፃ ነው እና እንድትመዘገቡ ነው።
እሺ ይቻላል እሺ link ልላክልህ?
ይቻላል እሺ ልክላለሁ። እሺ አመሰግናለሁ።
ችግር የለም እሺ bye